ጤና ይስጥልኝ። ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
አብሮስ ማማይ አረ ከቴሌ ብር እንዴት አድርገን ወደዚህ እንትን ብላ አንዴ ይሰራል ሰርቶ ነበር አይቼ ትላል አዎ፣ ዛሬ ዛሬ አሁን ከቴሌ ብር እንትን ልል ስል ቴሌ ብር የምለው ጠፋ ጭራሽ።
system update የተደረገ ስለሆነ ሌላ አማራጭ ልስጦት። ስልክ ቁጥር ሰጦትና ከቴሌ ብር ያስተላልፋሉ። ከዛም screenshot አድርገው ያስተላለፉበትን ወደኛ ስሞትን፣ ስልኮትንና የቴሌ የሁሉ ስፖርት account ስልክ ቁጥሮትን አንድ ላይ አድርገው ይልኩልናል።
ወደ ሌላ እንትን ል- ልኬ ማለት ነው።
አዎ ስልክ ልስጦት እሺ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አስራ ዘጠኝ ስልሳ ስድስት በዚህ ቁጥር ሊላክ ብሩን
አዎ በዚህ ቁጥር ይላኩልን።
ወ- ወይ ሊላክ ወይስ ሊደል እንዲደውል ነው?
አይ ይላኩ፣ ፍትሐ አምላክ ነው የሚለው ይላኩለት።
ከዛ በኋላ በምን ሊላክለት screenshot ኡን
በስ ልንገሮት ያዙ እ እ እ?
ልንገሮት ያዙ ስልክ ቁጥር
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት ማን ነው ምሉስ
ይሄ የሁሉ ስፖርት ነው። ያ ፍትሐ አምላክ ይባላል።
ማን ይባላል?
ፍትሐ አምላክ
እሺ ስለዚህ ልኬ ከዛ በኋላ ለአንቺ screenshot ኡን ሊላክልሽ
screenshot ኡን በሰባ ስምንት ቤቱ ይላኩልን። በሰላሳ ሁለት ቤቱ ደግሞ ቴሌብር አ- transfer ያደርጉ።
እሺ ለአንቺ በምንድን ነው ምልክልሽ?
በሰባ ስምንት ቤቱ screenshot ኡን ገብቶኛል።
ይላኩልን።
በምን ልላክልሽ? ት- ት- ኢሞ፣ ቴሌግራም ምን?
በቴሌግራም በቴሌግራም በቃ እሺ እንትን ብለን ሁለት ነው የምናስገባው ልክልሻለሁ እንትን ብዬ እሺ መልካም ቀን